የሚለው ወይ ጥብቅ እንዴት ነህ አለሁልህ ቴሌግራም ላይ ልካለሁ account እና amount እሺ አየሁ። ስ ስንት ነው የሚሆነው amount ኡ?
ሀያ ሺህ አምስት መቶ
ሀያ ሺህ አዎ
እሺ የሁለት ወር ነበር ያከፈሉት አርባ አንድ ሺህ የሁለት ወር ነበር የአንድ ወር ይመለስ ብላ ሀያ ሺህ አምስት መቶ ብር ብላ ጽፋ ልካለች።
እሷ ብላሽ ነው ወይስ እንደ- እንደዛ አንቺ ሰርተሽ እኔ አልሰራሁም እሷ ናት የላከችልኝ ሀያ ሺህ አምስት መቶ
እስኪ ቀንሹና ላኪው። እሷ ነው ያለችኝ amount ቀን ስላልሆነ ነው።
ማካለ ጋር ሳራ ደወለኝ ነበረ ስንት ነው ያለች?
እኔ እንጃ ሀያ ስድስት በለኝ እኔ እንጃ እርግጠኛ ሳልሆን እስኪ ቀ- ቀን አርባ አንድ ሺህ ምናምን ቀንሹና account ኡ ይሄ ነው የላክሽልኝ ነው እስቲ check አድርገውና ካልሆነ ቀጥታ ደውልላት ወይ ላክላት። የላከችው amount ሀያ ሺህ አምስት መቶ ነው። ላክላት ከ depos- እሺ ከ deposit ኣችን ላይ የአንድ ወር ስንት ነው?
ሀያ ዘጠኝ ሺህ ሶስት መቶ
አንድ ወር ያዥ
የሚሆነው normal አስራ አንድ ሺህ ምናምን
አስራ አንድ ሺህ ነው የሚሆነው አዎ፣ እና እሷ ኑሮ ሀይማም ይችላል ሀያ ሺህ አምስት መቶ ነው የላከችው። I don't know እስቲ እስኪ ልደውልላት ትቆይ አዎ። እና account እንዳትሳት copy paste አድርገው።
እሺ እሺ እሺ ቻው።
ያው እሺ